ሰላም ጤና
አለን አለን አለን። እግዚአብሔር ይመስገን።
እንትን ፒ- እንትን አስገብተን ነበረ ምን?
cash register ለ maintenance
እሺ፣ የማሽን ቁጥር ትነግረኛለህ?
PMA ስምንት ሰላሳ ዘጠኝ PMA ስምንት ሰላሳ ዘጠኝ ስንት ንገረኝ። PMA ስንት ዜሮ? ከፊት ለፊቱ ስንት ዜሮ አለ?
PMA ሶስት ዜሮ መሰለኝ
እሺ፣ ሶስት ዜሮ ስንት? ስምንት ስምንት ሶስት ዘጠኝ
ስምንት ሶስት ዘጠኝ። እሺ፣ check አድርጌ ላሳውቅህ።
አሁን አይቻልም በዚህ ብላ ኦንላይን ሆነ ነው ወይስ እ? እንዳትወርቅ እ?
እ?
ምን አልከኝ አባት?
እዚሁ እያለው ታሳውቂያለሽ ወይስ አይ እኔ ልዘው?
እደውልልሃለሁ፣ እኔ እደውልልሃለሁ።
እሺ እሺ እሺ